ሄሎ HRCT scan ፈልገን ነበረ እ አ ሄሎ እ አ እስቲ ቆይ አ HRCT scan እ ኦክሲጂን ላይ ናት።
ያለ መድኃኒት ከሆነ ሁለት ሺ አራት መቶ ሰማንያ ብር ነው።
ያለ መድኃኒት ከሆነ
አዎ ማዘዣው ላይ ከመድኃኒት ጋር ነው። ያለ መድኃኒት ነው ያዘዘልኳት።
ያለ መድ ከመድ ከነ መድኃኒቱ ከሆነስ
ሰባት ሺ ሶስት መቶ ሰማንያ ብር
እ ሰባት ሺ ሶስት መቶ ሰማንያ
ሰባት ሺ ሶስት መቶ ሰማንያ ከነ መድኃኒቱ ነው ማለት ነው።
አዎ ማዘዣው ላይ እንዳለው ይለያያል። ግን ዶክተሩ ያዘዘልት ከመድኃኒት ጋር ከሆነ እንደዛ ይሆናል።
እሺ ጠይቄ እደውላለሁ። እሺ ቆይ እሺ